ሄሎ ሄሎ ጠና በላይ አክሱማዊ ስራይድ እዩ
አማርኛ እናውራ።
ጤና ይስጥልኝ አክሱማዊ ስራይድ ነው እሺ እንትን የት ከልክሽ ያለሁት እኔ
እ?
ያለሁት ከተማ አስተዳደር አለ አይደል የመቀሌ
አዎ ዳማ ፊት ለፊት አዎ እሱ ጋር ባሱ ቀጥታ ወደ ውስጥ ይገባል።
እሺ እ፣ ከዛ ወዴት ነሽ አክሱም ጋር
አክሱም ጋር እሺ እንልክልሻለን thank you።
ስለ ደወልሽ እናመሰግናለን መልካም ምሽት ይሁንልሽ አሜን።
እሺ ደህና ደህና